ሄሎ ሄሎ ሄሎ ሰላም ነው አንዱ አለን አለን። ሰላም ነው።
እግዚአብሔር ይመስገን። ቤስት ቤት ክሬት አካውንት ከፍቼ እሺ፣ ይሄ ያልገባ ማለት አዲስ ነው።
አዲስ አዲስ ሬጂስተር ተመዝገፈ በላስ ሰባይ
እ
አዲስ ሰባይ ነኝ። አዎ፣ አዲስ ተመዝጋቢ እኮ የለ እንደዛ ከሆነ እኮ register አድርገህ ጨርሰሃል።
register አድርጌ ቁጥሬን አስገብቼ password አስገብቼ confirm ብል ኮድ አስገብቼ እምቢ አለኝ።
እኮ ተሳስተህ ነው የሚሆነው። password ኡን የመጀመሪያ capital letter መሆን አለበት።
Okay ፊደል ያስፈልገዋል።
የመጀመሪያ ካፒታል፣ ከዛ small letter፣ ከዛ ደግሞ እኮ- symbol ያስፈልገዋል።
password ስንት digit ነው የሚያስፈልገው?
ስምንት digit ነው። ስማኝ፣ ስምንት digit ነው። የመጀመሪያ capital letter መሆን አለበት።
በቁጥር
አይደለም፣ የመጀመሪያ capital letter መሆን አለበት።
ፊደል ማለት ነው። አ- አራት ፊደል አራት እንትን ይቻላል። አ- ቁጥር አዎ፣ ግን የመጀመሪያው ፊደል ትልቁ ፊደል፣ ከዛ ደግሞ ትንሹ ፊደል በቃ ከዛም በኋላ ያው እንዳለ small ነው።
ገባበት አንድ symbol እንደ at ወይም hashtag የሚሉት አሉ አይደል?
እሺ at ወይም የኮከቧን ምስል አ- አ፣ ከስምንቶቹ ማለት ነው።
አዎ አንድ አስገባበት።
እሺማ እሺ ወዴ እሺ መልካም ቀን። እሺ